ወይ እ ሳልጨርስ ተዘጋ።
አዎ አዎ ተቋረጠ። ምን እንደሆነ እሺ አላወኩም።
እንትን እ ቴሌግራም ላይ hi በለኝ እና ልላክልህ ስልክ ቁጥር የድሬ የትኛው ስ- እሺ የትኛው ሀ- የድሬ በዚህ እ በ- በዚህ ነው hi ምልሽ?
እ እሺ በቃ ተው፣ በ- በቀጥታ text አደርግልሃለሁ።
እሺ እሺ ግን እ አሁን ዋጋ ተስማምታችሁ ከከፈልክ በኋላ ማለት ነው እ እንትኑን እ አንስተክ ትልክልኛለክ። እሺ በቴሌግራም እ እሺ የከፈልክበትን።
የተስማማንበትን አ እሺ እሺ እሺ እሺ መልካም ቀን።